እንዴት ነው?
Hello አቤት፣ ሰላም ነው እግዚአብሔር ይመስገን። እንዴት ነህ?
አለን።
አለን። እሺ ምን ነበረ?
ኤፍሬም ነኝ ከአርባምንጭ። የሆነ customer online ሲጫወት አንድ ብር de- አስር ሺህ አንድ ሺህ ብር deposit አድርጎ ነበር እና system ኡ ላይ አልገባለትም።
አልገባለትም system ኡ ላይ አዎ ለምን? በ voucher ነበረ እ?
በ voucher ነበረ።
አይደለም ከቴሌ ብር deposit አድርጎ ነው
እሺ ቤት ቤት ቁጥሩን ንገረኝ እስቲ።
ዘጠኝ ሀምሳ አምስት እሺ አርባ አምስት እህ አስራ ሁለት አስር
ዛሬ ነው።
አዎ አዎ፣ አሁን
ስንት ብር ነው ኤፍሬም?
አንድ ሺህ ብር
እሺ አሁን ገብቶለታል። እሺ ኤፍሬም እሺ። እንደዚህ ግን እንዴት ነው የሚሆነው?
ምን?
ሁሌ ብዙ ጊዜ እንደዚህ ይሆናል እያለኝ ነበር ልጁ።
አዎ ማለት deposit ሲሆን ግዴታ የእኛን approvement ይጠይቃል።
አዎ ሁሌ deposit ሁሌ ስላ- ስላረገው ብቻ ቀጥታ ወደ ቤት ቤት አይገባም። እኛ confirm ማድረግ አለብን እዚህ።
እሺ እሺ እሺ
እሺ thank you